ጤና ይስጥልን ቪዛ ኢትዮጵያ የደንኛው በኩል መልርዳት አዲስ ነው አላስመዘገቡም ከሆን በፊት በዚህ ላይ ተመዘገበሉ ቼክ ላርግ ቼክ ላርግሎ በዚህ ቁጥር ነው ያስመዘገቡት
ወይንም ግዛው ወይንም ሰሜን ካፌ ወይ ግዛው ግሮሰሪ